አደርሽ?
ጤና ይስጥልኝ። እኔ ነኝ የምልርዳው።
እንደምን አደርሽ ቤቲ?
እ፣ ቤቲ አይደለሁም። ረድኤት እሺ ረድኤትዬ፣ ሰላም አደርሽ?
ሰላም ነው።
አለሁ እግዚአብሔር ይመስገን።
ምን ልርዳ?
ትኬት አረ- አርብ ዕለት የበላሁት ነው እስካሁን አልወጣም። አርብ ዕለት ነው ሐሙስ ዕለት በሰላሳ እሺ፣ cashier ኮዷን ንገረኝ።
እሺ እሺ፣ ቆይ አንዴ ይቅርታ፣ ቆይ እኔ እና ችግር የለውም።
እሺ ቆይ ሳምሪ እየፈለግኩት ነው። አራብ ነው።
ስልክ ይዣለሁ።
እ? ቆይ እሺ እናቴ ይቅርታ።
እሺ፣ ችግር የለውም።
ምን ሆኖ ነው ስፋት አደረገብኝ? ወይ እ፣ ረዴት መልሼ ልደውል እንዴ?